ሄሎ ነው የምንወስደው። ሌላ
አቤት ጤና ይስጥልኝ ሁሉ ስፖርት ነው የምንወስደው።
እ፣ እንትን አስገብቼ ባለፈው ስሊፑን ልኬላችሁ ነበር አስራ አምስት ቀን አለፈው ሳይገባልኝ በሉ
ምን ልጁ ከላኩን አስራ አምስት ቀን ያለፈው አዎ በር ካስገብቼ ወደ አካውንቱ አልገባም ከዛ ስሊፑን ላክ ብሏችሁ የስሊፑን ልኬ እስካሁን አልገባም አስራ አምስት ቀን አለፈው
አንድ ጊዜ ስልክ ቁጥሮት ድንጋዊ
ዜሮ ዘጠኝ ሀያ አንድ
ዘጠኝ ሀያ አንድ ሀያ አምስት ሀያ አምስት አርባ ዘጠኝ ሀያ ዘጠኝ አርባ ዘጠኝ ሀያ ዘጠኝ አኗር ነው አኗር ማለት ነው።
አዎ አኗር አዎ እ?
በድጋሚ ያስተላልፈልነው
ሁሌ እኮ እንዲህ ነው የምትሉኝ ስንቴ ነው ያሉኝ እንዴ እ? ሄሎ እኮ አስራ አምስት ቀን ሞላው እናስተላልፋለን እንስታለ
Hello?